ሄሎ ሄሎ
ወይ ሄሎ ደምሳ ሄሎ ወይ ተገናኛችሁ እንዴ?
ደወለች፣ ግን ምን ዋስትና አለኝ ምናምን አልኳት። ደው- አነሳለሁ ምናምን አለኝ።
በቃ እሺ፣ ደውልልን ድጋሜ ካላነሳች ግን አድርስላት። አሁን ደምሳ
ደርሼ ካላነሳችማ እኔ እንግዲህ መብላት ነው። የምሬን ነው። ያንተ አከላገር ደክሜ ምን ከአስር ቢሆን ራሱ ምግብ ቤት አልመጣም። የምሬን ነው።
አይ ታነሳላለች ደምሳ እንዳታስብ።
አረ ቦታው ራሱ እኮ ጀርባ ነው ያለች፣ ቤተ ክርስቲያን ጀርባ እኮ ብሎ ወርደህ ምሳ ተሰቅለህ እያለች ነው እንግዲህ። መቼም እኔ ዛሬ እኮ ትንሽ እንትን ብሎኛል። በሉ ናደሩ
ቻው።
ታሽ
ቀኑ